ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
hello ይመስልኝ ከትንሽ ደቂቃ በፊት ደውዬ ነበርና እሺ ከትናንት በስቲያ I think የላኩት መቶ ሀምሳ ብር አልገባም እስካሁን ወደ ቴሌብር withdraw ቴሌግራም ላይ ልከዋል።
አሁን ልክ ያለው እንደሱ ብዬ
እንደዛ ብለው ሳይሆን እስቲ ቆይ አንድ ጊዜ በዚህ ስልክ ነው የላኩት ቴሌግራም።
አዎ በዚህ ስልክ
already successful ነው የላኩት transaction እ already የተሳካ transaction ነው የላኩልን እንደመኛችን መልስ successful እኮ መልስ transaction ያለውታል።
አለ አዎ already successful ነው የተሳካ ነው።
እና የለማ አልገባም።
ያው እዚህ ጋር ግን already successful ነው የሚለው ሌላ ያልተሳካ ካለት ይላኩ። ይሄን የተሳካ ነው።
አሁ- አሁን ነው የለችው ገና የሁለት ከሁለት ቀን በፊት እንትን withdraw ያደረኩት መልሱን- ነበር ያልገባ ቴሌግራም ገብተው ይመለዩ ሁለት ሰዓ- ስምንት ሰዓት ከአስራ ስምንት ላይ ነው የመለስንሎት።
እሺ እሺ አመሰግናለሁ።
እሺ